Hello hello ሄሎ ሄሎ ዋሽንግተን ነው ዋሽንግተን ሆስፒታል MRI ያላችሁ አይደለ የት ነው ሰፈ- ቦት- ቦታው okay ቦሌ okay፣ አምቡላንስ ብንጠራ ይመጣልናል እ hello ይቻላል አይደል እና እ, ስንት ነው ሂሳቡ ታስከፍሉት ስንት አይሰማም ድምፅሽ በጣም ራቀ አይነት የ MRI ነው የምትነሱት?
እ፣ ያው ምን አይነት ማለት ምን ምን ምን አይነት አለ እንዴት ነው
አይነት አለ ሳይሆን የታዘዘላችሁ
ምን ምን የታዘዘላችሁ የምንድን ነው?
እኔ የታዘዘንልን አላየ ገና ሊታዘዝልን ነው ወደ ከጭንቅላት አካባቢ ነው
የታዘዘላችሁ ጠይቁ ዋጋውን አይታችሁ ጭንቅል- ጭንቅላት አካባቢ ነው እንትን አካባቢ የሚነሳው አይደለም፣ አካባቢ ሳይሆን ምን ምን አይሰማም hello አቤት አይሰማችሁም?
አዎ በደንብ ይርቃል ድምፅሽ በደንብ በደንብ አይሰማም ስንት ያልሽኝ የታዘዘላችሁ ማዘዣውን አንብባችሁ ንገሩን።
okay አ፣ እሺ እሺ እሺ ቆይ መልሼ እደውልልሻለሁ